થયો નથી hello
ሄሎ አቤት
ጤና ይስጥልኝ።
እድሜ ይስጥልኝ ሰላም ነው ደህና ደህና። ይህ በዚህ ስልክ አጀንዳ ማስያዝ ትችላላችሁ እ- እ- ተብሏል አይደል?
አዎ ይችላሉ አጀንዳ መስጠት ይችላሉ ይቻላል? ምን አልሽ?
ይቻል- እ, መስጠት ይችላል
በ message ም ይቻ- በ message በቴሌግራም ወይ በ message ምናምን ይቻላል?
አዎ በእንትን አለ በኢሜይል አለን እና ኢሜይል አድራሻ አለን በኢሜይል አድራሻ ይችላሉ በኢሜይል ለምን text አታደርጉልኝም? እን- እኔት
እሺ ስልኮትን ይስጡኝና text ይደረግሎታል እሺ ዜሮ ዘጠኝ ሀያ አንድ
ዜሮ ዘጠኝ ሀያ አንድ ሰላሳ አንድ
ሰላሳ አንድ ዘጠና ስምንት ዘጠና ስምንት ሰባ ዘጠኝ ቶማስ አቤት አቤት
አዲስ አበባ ነው እየደ- እንትን-
ከአዲስ አበባ ነው አዎ።
ድረገጻችን ላይም መከታተል ይችላሉ አዎ ከአዲስ አበባ ነው የደወልኩት።
ኢትዮጵያ
ይቆ- ድምፅሽ ይቆ- ድምፅሽ ይቆራረጣል ድምፅሽ ይቆራረጣል። አትሰማ- በደንብ አትሰማኝ። ድምፅሽ ይቆራረጣል። ድ- ድምፅሽ ይቆራረጣል። አይ- አይ- አልተስ- አልተ- አልተሰማኝም።
እሺ ኢሜል እናደርግልዎታ- ኢሜል እናደርግልዎት እሺ